ኢንተርላምፕላንስ የአምቡላንስ አገልግሎት
ሰላም ነው፣ እግዚአብሔር ይመስገን።
አምቡላንስ ፈልገን ነበር። ከየት? ኢትዮጵያዊ
ኢትዮ ጠቢብ። እሺ፣ ከዛ ወዴት ነው የምትሄዱት?
ፓስተር
ማስተር መኖሪያ ቤት።
አ መኖሪያ ቤት አ፣ ከሆስፒታል መኖሪያ ቤት
እሺ፣ ኦክሲጅን ላይ ናቸው። or ስለ ህመምተኛው የሚታወቅ ነገር ካለ ቢያሳውቁን ያሉበትን ሁኔታ።
እም፣ እ፣ ማለት ያው ኦክሲጅን ያስፈልጋቸዋል። I think ኦክሲጅን ይጠቀማሉ።
ሊጠቀሙ ላይጠቀሙ ይችላል።
ለምን መሰሎት አሁን የምጠይቀው አምቡላንስ ውስጥ ኦክሲጅን ሳይኖር ቀርቶ ሳይሆን ሙሉ የህክምና መረጃውን ለማወቅ ስለምንፈልግ ነው። ባለሙያ ስለሚመጣ
okay እሺ ስለሚጠይቀን ነው።
እሺ አንዴ ጠይቅኝና ልደውልላት። እኔ ሌላ ቦታ ስለሆንኩኝ እሺ።
ምን ምንድን ነው የሚያስፈልገው ኦክሲጅን እንደሚያስፈልጋትና አይ እንደማያስፈልጋት- አሁን ላይ ያሉትን medical history ያቸውን ነው የምንፈልገው።
okay እሺ። let me call ይላል አሁን እሺ እሺ